ሄሎ ተስሽ ሄሎ ረ- ረዱ ነኝ። hello ተስሽ ሄሎ ሄሎ ወይ ረዱ ሰላም ነው።
አለን ይቅርታ በጣም እኔ የምልህ እንትና እ?
ይሄ ማን ነው? ናሆሞ ላይ ይታ ማለት ነው እ cashier አምስት ከአንድ እስከ አምስት እንዲላክልኝ password res- reset እንዲሆንልኝ ነበር አለ አዎ፣ እና በቃ ቼክ ችግር የለውማ እ፣ ልላክለት ችግር ሌላ ሰው አስተናግጅ check እናደርጋለን። ቢሆን ሲመጣ አደርግልታለሁ። ምንም በ- ከዚህ በኋላ ስለማይሰራበት ለነገ ስለሆነ
almost ጀምረዋል ማለት ዝም ብዬ እንትኑን እየጻፍኩት ነው። ይቅርበት ላላጥፈው በቃ ችግር የለውም። እንትን ግን አትላኪለት፣ ታይቶ ስለሆነ የእሱ ላይ ሆን ይችላል። እና በቃ ስለዚህ ላጥፈው በቃ አት በቃ check ይደረጋል።
በቃ ይቅርታ በጣም